የመንግስት ንብረት ገና
Hello አቤት ጤና ይስጥልኝ።
አብሮ ይስጥልን። ትናንትና inform አድርጌ ነበረ ሁለት መቶ ሰማንያ ብር እና ስድስት መቶ ብር ገቢ እንዳልሆነ inform ሁለት አድርጌ መቶ ሰማንያ ብር
እና ስድስት መቶ ብር በዜሮ ዘጠኝ ሰላሳ ሰባት ስልሳ አራት ሀምሳ አምስት እና text ላይ አድርጌላቸዋለሁ እንትናቸው ላይ ቴሌግራም ላይ ቴሌግራም ላይ አንዴ፣ የመቼ ነው transaction ኑ? መቼ withdraw የተደረገ ነው?
እሱ ከትናንትና ወዲያ ነው። ትናንትና ደግሞ ድጋሚ ስድስት ሰዓት ላይ እህ፣ አንድ ሺ አምስት መቶ እና አንድ ሺህ ብር እዛው ቀርቷል።
እሺ check ላድርግልህ። እሺ አንዴ ጠብቀኝ።
እሺ
ይሄኛው ነው አይደለ ቁጥሩ የደወልክበት?
በደወልኩበትና ዜሮ ዘጠኝ ሰላሳ አራት አለ ሌላ ሌላ እሺ፣ ይሄኛውን check ላድርግልህና ያኛውን ደግሞ ትነግረኛለህ።
እሺ በዚህ ስንት ስንት ብር ነው ያልከኝ?
በዚህኛው አንድ ሺ አምስት መቶ ብር እና ስድስት መቶ ብር የትናንት ነው ቀኑ?
አ ስድስት ሰዓት ላይ እሺ በዚህኛው አንድ ሺ አምስት መቶ ብር የሚል transaction የለም። እዛኛው ላይ ሌለ
አይ አንድ ሺ አምስት መቶ ብር እና በዚህ በዚህኛው አንድ ሺ አምስት መቶ ብር ዜሮ ዘጠኝ ሰላሳ ሰባት ስልሳ አራት ሀምሳ አምስት ማለት ነው።
አዎ፣ በዚህኛው አንድ ሺ አምስት መቶ አይደለ እያልከኝ ያለው?
አ አንድ ሺ አምስት መቶ ብር ቀ- ከትናንትና ወዲያ ስድስት መቶ ብር ማታ ደግሞ አንድ ሺ አምስት መቶ ብር እዚህ ላይ አይደለም። ይሄኛው በአራት ነው መጨረሻ ላይ ያረከው በአራት ነው። እሱን ደግሞ ሁለት ሺህ ብር ነው። ሌላ የ withdraw transaction የለህም። ያኛውን ቁጥር ንገረኝ። ሰላሳ አራት ቤቱ
እሺ እኔ transaction ደግሞ message ኡ አለኝ ዜሮ ዘጠኝ ሰላሳ አራት እሺ፣ ሻይ በረት ዜሮ ዘጠኝ ሰላሳ አራት ሰላሳ ሰላሳ ዘጠና ሁለት ሀያ ስድስት ዘጠና ሁለት ሀያ ስድስት
ኧረ በቃ ብር ማስገባትም ማውጣትም አይቻልም ማለት ነው እናንተ ጋር
ኧረ እንደዛ አይደለም
አያሳይም አልሽኝ
እኮ ያለውና ማለት ካላዘዝከው እኮ እኔ ጋር ሊያሳየኝ አይችልም። ሁለት ሺህ ብር ነው ያለው የመጨረሻ withdrawal። እሱንም በአራት
እኮ አይሻ clear አድርጎት የለማ transaction እኔ አሁን እንትን ላይ ልኬልሻለሁ እስኪ ቴሌግራም ላይ ማንም የለ የቴሌግራም ስምህ። እሺ የቴሌግራም ስምህን ንገረኝ።
ያሩል ያሩ
ያሩል
ያሩል ያሩዳ የሚለው ነው አይደለም።
ያሩል።
እሺ አንድ hi ትለኛለህ ሳዘጋው።
እሺ አይ አይችልማ እንደዛ ማን ነው ስምሽ ራሄል ራሄል።
ሪች ብዬ hi እልሻለሁ እሺ እሺ በቃ እዝጋውና hi እልሃለሁ። ችግር የለውም። አሁን ላክልኝ። እሺ